እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰው። ታሜጋስ በበዓል ያለንን ተካፍለን ከቤተሰብ ወዳጅ ዘመድ ጋር ተሰባስበን በፍቅርና በደስታ በአብሮነት ስናሳልፍ ልባችን ሐሴት ያደርጋል፣ ትዝታው ከልብ ይቀራል። ታሜጋስ የእኛም ምኞት በፍቅር ተከባችሁ በአብሮነት ደምቃችሁ በዓሉን በደስታ እንድታሳልፉ ነው። ስለ ደንበኝነቶ ከልብ እናመሰግናለን። ታሜጋስ ዛሬም እንደተለመደው በምናስመጣቸው ምርቶች የእርስዎን ፍላጎት እየሞላን በግንባታ ላይ ባሉት ቅንጡ የመኖሪያ አፓርትመንቶቻችን በርካቶችን በውብ የመኖሪያ ቤት እያንፈላሰስን በደንበኝነት አብረን እንዘልቃለን። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ መልካም የትንሣኤ በዓል ታሜጋስ